ሄሎ ጤና ይስጥልን Best ሄሎ
ሄሎ ጤና ይስጥልን Best Bet ሰላም ነው ሰላም ነው እንዴት ነህ አለናለ pass- እሺ ምን አናግሮት?
password መቀየር ፈልጌ ነበርና እሺ
አዲሱን አስገባ ይለኛል። ከዛ ደግሞ አለው ከዛ የነበረውን password ታስገባለት አልቀይርልኛለ
አ forget ማለት ነው የፈለግከው
password ኤን መቀየር
እኮ pass okay change password ማድረግ ነው አ የፈለግከው አ
እሺ change password የሚለውን አግኝተዋል አይደለ አዎ ከዛ የአዲስ አስገባ ይለኛል።
እሺ ቆይ አንድ እሺ አንድ ይጠብቀኝ እሺ። አሎ እሺ አንድ ይጠብቀኝ እሺ እየጠበቅኩ ነው።
እሺ change password የሚለው አለ አይደለ አዎ ከዛ new ይልሃል አይደል?
አ new password ይልሃል በቃ አዲስ አስገባለታለሁ ድገመው ይላል።
እሺ ደገምኩለት።
መጀመሪያ የድሮን ነው አይደለም የምታስገባው የድሮን password አድርገህ ነው መጀመሪያ new አይደለም የሚል
አላስገባለኝ ደግሞ እስኪ። እ አይ አላስገባለኝ እንጂ not ኔትወርኩ okay አላስገባ ብሎ ነው። እስኪ መጀመሪያ እስኪ ያለውን ል- ላስገባለት።
እ እስቲ ግን ቆይ አሁን- password አቀያየር እንደዚህ አይደለም።
አዎ እሱ እኮ ነው እኔም እ አ።
ለማየት ነበረ እንደዛ የሚል ከሆነ እኔ ጋር ላየው ነበረ አዎ
ግን እዚህ ጋር አላስገባ ስላለኝ አላስገባለ እም፣
ማን በል መልሰን እንደውል ዘግተህ ነው ሞክረው ቆይና
እሺ ትንሽ ቆይታ ወይ ደውል ሞከረ አንተን እናገኘሃለን አዎ ዳንኤል ብለህ ዳንኤልን አገናኝ ዳንኤልን እሺ ይሻላል